ሲቀድ ማለዳ
በስም
እኔም እነሳለሁ
በስም
በገናን አንስቼ
በስም
ድልን አወራለሁ ላመስግን ኢየሱስ ላመስግን ጌታ ላመስግን ኢየሱስ ላመስግን ጌታ አሜን ክረምቱም አለፈ ዝናቡም ሄደልኝ አበባም በምድሬ ላይ ተገለጠልኝ ውዴ ተስፋ ቃል ለእኔ ተሰማ ደረሰል ጊዜው የድል የዜማ መልኬን አሳያለው ድምፄም ላንተ ይስማ ወይኔ አብቦልኛል ክብር ልስጥ በዜማ ጥቃቅን ከበሮን አጥምጃ ሲሻለው ኢየሱስ የኔ እንደሆን እኔም ያንቶኛለው ጎሲ ቀድ ማለዳ
በስም
እኔም እነሳለሁ
በስም
በገናን አንስቼ
በስም
ድልን አወራለሁ ላመስግን ኢየሱስ ላመስግን ጌታ ላመስግን ኢየሱስ ላመስግን ጌታ እጆቼ በረቱ ልቤም ጸንቶ ቀረ ኢየሱስ ኢየሱስን ስል ድካም ተሸበረ ማጽናናት ነፍሴን እጅግ ደስ አሰኛት ኃይሏን አደስክና ምስጋናን ሰማሃት እልልታው ይነሳ ማርያም ከበሯን ሺ ሞልቷልና ዘይት ማሰሮም ተዋሺ እዳው ተከፈለ ልብ የሚያስተክዘው ምስጋናዊ ሰማ በቤትም ካለው ሰው
በስም
ጎሲ ቀድ ማለዳ
በስም
እኔም እነሳለሁ
በስም
በገናን አንስቼ